Hello
አቤት ጤና ይስጥልኝ አብሮ ይስጥልን።
ቢሮአችሁ የት ነው?
እ ቦሌ ደንበል ፊት ለፊት አበሩስ ህንፃ አራተኛ ፎቅ ቦሌ ደንበል ፊት ለፊት አበሩ አበሩስ ህንፃ አራተኛ ፎቅ ቢሮ ቁጥር አራት መቶ ሰባት እ አበሩ ማራኪ ነው የኔ ውድ።
አበሩስ ደንበል ፊት ለፊት አበሩስ ህንፃ እሺ አበሩ ስንት አራተኛ ፎቅ?
አዎ አዎ ቢሮ ቁጥር አራት መቶ ሰባት አሁን እየመጡ ነው።
አዎ እየመጣሁ እ እሺ እ ትን- ከሰዓት ምናምን ቢመጡ አሁን ገና ስብሰባ ነበረና ከሀያት እየመጡ ነው። አሁን ክፍት ላይሆን ይችላል። ትንሽ እሺ፣ አንድ ቆይተው ቢመጡ።
ከአንድ ሰዓት በኋላ ምናምን አዎ አዎ አንድ ሰዓት ቆይና ልምጣ።
ይቻላል። አዎ እሺ ደንበል ፊት ለፊት አበሩ እሺ አራት መቶ ደም- ስንት?
አራት መቶ ሰባት ቢሮ ቁጥር አራት መቶ ሰባት እሺ ደግሜ እደውላለሁ።
እሺ እሺ እናመሰግናለን።
አመሰግናለሁ።
እሺ